Este number.
Hello. ሄሎ ቤስቲቪት ሄሎ ይሰማል።
አሁን መቅለሻ አለን እግዚአብሔር ይመስገን። መደርዳው
አዎ፣ ዛሬ ካሽ ወስዶ ካሽ እንትን አድርጌው ማለት ነው።
እሺ፣ ትላንት ማታም አድርጊቸው ዘጠና ሺህ ነበረ አ፣ በ- በኮመ- አ፣ ሲጀምር አ፣ በ- በኮመርሽ- የኮመርሻል ባንክ ሁለ- አ፣ ደርሶኛል ታውቃለህ።
ኦኬ። በዚህ ስልክ ቁጥር ነው?
አ- አይደለም ስልክ ቁጥሩ ንግር አለው ዜሮ ዘጠኝ አስራ አምስት አስራ አምስት ሰላሳ ሶስት ሰባ አንድ ነው አንድ እና ነገር እኔ- ዜሮ ዘጠኝ አስራ አምስት አስራ አምስት አስራ አምስት እሺ፣
ሰላሳ ሶስት ሰባ አንድ ነው እና አንድ የስሙኝ በእናትህ እሺ፣ እና ያገር ነው ወደ ካሽ እንትኑ ወስደው ስታርጉ በጣም ይቆያል እና የትናንቱን ትናንት ትናንት ማታለት የላኩት ነገር ወደ ቴሌብር ይግቡኝ ያልኩኝ ነገር አ፣ አ፣ አርባ አምስት ነበረ ሀያ ሺህ ብር ደረሰኝ። እሺ እሱን ደግሞ እዛው ሀያ አምስት ሺህ ብር ቀረ። ከእንደገና አሁን አ፣ መቶ ሺህ ወደ ኮመርሻል ባንክ አስገብቼ ማለት እሺ።
አሁን ደግሞ ያልደረሰኝም እንዴት ነው በእናታችሁ? በስቲሜት እኛ ብራችን ሲ- እዛ ውስጥ ጌም ውስጥ ሲያልቅ ምን- ምንም ቅሬታ አይሰማም። እናንተ ደግሞ እኛ ስናገኝ ደግሞ የራሳችንን ምንም ለማቻል አናገኝም። ምንድን ነው በእናት
እሺ እን- ይሄ የ system ችግር ነው። ትንሽ እየጠብቁ
እና አሁን ልጠበቅ ወይስ check ታረግልኛለህ? በእናት ይሄኛውን check አደርግለታለሁ።
እሺ ቼክ ቼክ አድርግልኝ።
አርግልኝ በእናት በእግዚአብሔር በእናት check አርግልኝ።
እሺ፣ እሺ። ትንሽ ይጠብቁ።
ጠብቃለሁ፣ በአየር ላይ ጠብቃለሁ።
እ? አይደለም እዚህ ጋር ብቻ አንድ ሶስት እ። አዎ ፈልቶ ነው ያመጣው። ሄሎ አቤት
እ፣ አካውንት ቁጥሮትን እስኪ ንገሩኝ።